ሄሎ ሄሎ ሄሎ ሄሎ
ቋንቋ እሱም ደግሞ ነገ እገዛልሃለሁኝ አደራ። ከሰው ኧረ በጣም ለእሷማ ያልተሰራ በጣም እኮ ገርም ሰው ናት። ወይ አይጣልቶብኝ